ጤና ይስጥልን በሽቱ ቤት
hello
ጤና ይስጥልን በሽቱ ቤት
ጤና ይስጥልን እስቲ cashier ቁጥር ንገርና ንገረን እስቲ ወንድም
እሺ okay አንድ ቆይ ጠብቀኝ እሺ
እሺ እሺ
hello
ወይዬ
cashier ንገረኝ እሺ አስራ ሁለት አስራ አምስት አስራ ሁለት አስራ አምስት
ዘጠና ሶስት ዘጠና ስድስት ዘጠና ሶስት ዘጠና ስድስት እሺ አርብ ሞታል እሺ ሶስት ጨዋታ ግን ወጥቶብሃል
አረ እውነት እሺ እቺን እቺን በቃ ሌላ አንድ ያዥ ሌላ አንድ ቁጥር እሺ
አስራ ሁለት አስራ ሁለት ሰላሳ አራት ሰላሳ አራት ዘጠና አንድ ሀያ አምስት
ይሄኛውም lost ነው
lost ነው ስንት ጨዋታ
ይሄኛው ስድስት ጨዋታ ነው የወጣብህ
እሺ እናመሰግናለን እሺ እኔ መልካም ቀን።
ማመሰግናለሁ መልካም ቀን ላንተም ስድስት እሺ